ኧረ በስመ አብ የሚገርም ፀባይ እኮ ነው ያለው። ኧረ
ሄሎ፣ ሄሎ ጤና ይስጥልኝ።
አቤት። እግዚአብሔር ይመስገን።
እ፣ ሰላም ከቺፕቺፕ ነበር የምንደውልልዎት። ከቺፕቺፕ ነበር የምንደውለው።
ከምን ቺፕቺፕ
ከቺፕስ ቺፕቺፕ እ ከዛ ነበር የምንደውልልዎት።
እ በስልክ የታዛለ
አይ የለም፣ information ለመስጠት ነበር የደወለው።
ሆዴን አረ በእኔ information ግን ምንም ያዘሰ ዛሬ ነው አይ order አድርገው አይደለም እያልኩት ያለሁት እ?
information ለመስጠት ነበር የደወልነው information። እሺ
እ፣ እና እ፣ ቺፕቺፕ app ን update አድርገው እ?
update አድርገውታል።
እሺ update update አላረኩም። በጣም እኮ እንትን እሺ።
አዘገየብን ቀኑን እና እንትን ጨመራችሁብን ደግሞ እ፣ የምታመጡበት ቀን በፊት በሀያ አራት ሰዓት አዎ።
አልነበረ እ?
አዎ፣ አዎ፣ በፊት ልክ ነው።
በሀያ አራት ሰዓት ነበር። አሁን ደግሞ አቆያችሁብን። ለዛ ነው አስተካከላቸውን አሰራራችሁ።
አዎ፣
እሺ አዎ፣ እሱን ለማሳወቅ ነው አሁንም የደወልኩሎት እ፣ ቺፕቺፕ በሀያ Social አራት ሰዓት ይበሉና ይደርሳል። Hello Hello አቤት ማ እ፣ ይሰማዎታል አይደለ?
አ እሺ ቺፕቺፕ Social ይበሉና እዛ እ።
ላይ ከ Play Store ወይም ከ App Store እ፣ app ኡን ያውርዱት፣ update ያድርጉት። ከዛ እ፣ እሺ።
update ካደረጉ በኋላ አሁን የ group member ም ቀንሷል፣ ስድስት ሰው ሆኗል። እርሶ create ካደረጉ ወይም admin ከሆኑ ከሁለት መቶ ብር በታች የሆነ product order ካደረጉ እ፣ እ።
ለእርሶ በነጻ gift ይደርሶታል ማለት ነው ካዘዙት እ።
በተጨማሪ
እሺማ ስለዚህ ይህ gift እንዲደርሰው update ያድርጉት app ኡን። እ፣ እሺ።
ከዛ በተጨማሪ ደግሞ maybe እሱን ቢ ካሎት ደግሞ mini app አለ ቴሌግራም ቻናላችንን አ።
ቺፕቺፕ Social ብለው join ያድርጉና እ፣ mini app ላይ order ማድረግ ይችላሉ።
እሺ እናመሰግናለን። እሺ ማ በቃ ስለዚህ ኦርደር እናዛለን።
ያድርጉ።
በሆነ ጊዜ ትተን information ነበረ።
ለመስጠት ነው የደወልነው።
እሺ አመሰግናለን በጣም።
እሺ እሺ አማዬ፣ እናመሰግናለን።
ሰላም ነሽ?
መልካም እሺ ቀን።